ያሰኛል። ረጢት ነው ኩምልቶ ጤና ይስጥልኝ። ወደ ቴሌ በር በር ልኬ አልገባም ላለናት ታሪክ
እሺ ግብይቱን ከየት ወዴት ነው ያደረጉት? ደንበኛቸውን እ ከየት ወዴት ነው ያደረጉት?
ከኤክስ ወደ ቴሌ ብር።
አሁን የሞከሩት አይ ትናንትና ማታ
አስመዝግበው ነበር።
አላስመዘገብኩም። ቴሌግራም ላይ ልኬዋለሁ ስክሪንሹቱን።
እሺ ስሞትን ንገር።
አራጋው ይመር
እሺ ቴሌብር በዚህ ነው የሚጠቀሙት?
አዎ፣ በዚህ ስልክ ነው የምጠቀመው።
እሺ የገንዘቡን መጠን ንገሩኝ።
አንድ ሺህ ዘጠኝ መቶ
እሺ ደንበኛችን የቴሌ- የቴሌግራም ስሞትን ንገሩኝ።
ምን አልሽኝ?
የቴሌግራም ስሞትን ንገሩኝ።
አይ አ- በስሜ ነው አራግ ነው የሚለው።
እሺ እያየሁት ነው።
እሺ አራግ ይላል።
ቴሌግራም በ- በዚህ ቁጥር ነው የሚጠቀሙት?
በዚህ ቁጥር ነው የምጠቀመው።
እሺ ደንበኛችን አግተነዋል። ለሚመለከተው አካል እናስተላለፍለታለን። ሲስተካከልሎት ደውለን እናሳውቆታለን።
እሺ እሺ፣ thank you እሺ thank you እናመሰግናለን። መልካም ቀን ይሆንልዎት።